ከድሬዳዋ ከብሮን ጋር ነው።
እሺ፣ ድሬዳዋ ምን ነበር?
ትኬት አልወጣ ብሎኝ ሳዘው ካንስልና ሴቭ የሚል እያመጣ እንትን እያለ- እያስቸገረኝ ነበር እና እሺ፣ ይህ እንዴት የሚለው ውስጥ ግቢ አለችኝ። በቴሌግራም ኤሊምስና አልገባሽም?
እዛ አስገባው። ከዛ በኋላ ምን እንደማደርግ ልጠይቃት ነበረ።
ኤዲስ ከከፈትሽ እኮ እኛ ነን እዚህ የምንሰራልሽ።
ኦኬ እሺ፣ ከፍቻለሁ አክሰፕት ኤዲሽ አክሰፕት የሚለውን ነካሽ፣ እ?
አክሰፕት የሚለውን ነካሽ፣
እሺ።
አክሰፕት አድርጊ የሚል ይመጣልሻል። ከዛ አክሰፕት በይው። እሺ።
አዎ፣ ሲመጣልኝ አዎ አዎ።
እሺ ማለት ሀይ ስኩል በቃ ማለት ነው።
አዎ፣ ማ- እ፣ ድሬዳዋ ያስኩ አዎ፣ ድሬዳዋ high school። የቴሌግራም ላይ ደግሞ ተከታተይን። እሺ እናት እሺ፣ አዎ፣ እዛ እየተከታተሉ እሺ እሺ እሺ እሺ።